hello
hello ጤና ይስጥልኝ ሚስት ቤት?
አዎ withdraw እያልገባልኝ ነበረ።
እስኪ አንድ የቤት ቤት ቁጥርን ትነግረኛለህ?
ዜሮ ዘጠኝ ሀምሳ ስድስት ዜሮ ዘጠኝ ሀምሳ ስድስት ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ አንድ ስልሳ አንድ ሀምሳ አንድ ስልሳ አንድ አዎ
እሺ መቼ ነበረ?
አርብ ዕለት
አርብ ማለት መቼ ማለት ነው? አርብ ማለት
ሳምንት ሞላው።
ሳምንት ነዋ። እሺ አዎ።
ስንት ብር ነው?
ሁለት ሺህ ስምንት መቶ ሁለት ሺህ ስምንት መቶ አዎ
እሺ ቆይ ይቅርታ እሺ connection ስላስቸጋሪ ነው እያየሁልህ ነው።
ችግር የለም።
okay እሺ ይኸውልህ አባ እ ሳንቲምዎች እዚህ ጋር balanced ነው የሚለው ግን approve አላደረጉትም
አዎ እና ደው- የሳንቲም ደውለህላቸዋል?
አዎ ደውዬላቸው ነበር። እነሱ ምን አሉ?
እናወራቸዋል አስገብተናል አሉ አስገብተናል የሌሎቹን እነሱ ልክ እናወራቸዋለን ነው አሉ።
completed ይላል ግን approve አላደረጉትም። payment ኡን approve አላደረጉትም እነሱ ለዛ ነው የቀረው።
እና ምን ላድርግ ልደውላቸው?
ልደውልላቸውና አዎ completed ይላል balanced ነው ግን payment ኡ approve አልተደረገም እና approve አድርጉልኝ በላቸው። እኔም inform አደርግልሃለሁ።
እሺ እሺ ይቅርታ በጣም እሺ ችግር እሺ አባቴ